ሜቢ ጤና ይስጥልኝ። ቃል ኪዳን ከብስት ቤት ምን ልርዶ?
ሰላም ነሽ?
ሰላም ምን ልርዶ?
ቅድም ደውዬ ነበረ።
ምን ነበር? ይቅርታ።
ምን ቤት የጫወተ ነበረና እሺ
የእኔ ስልክ ቻርጅ አልነበረም። ሌላ ስልክ ሲገባ እሺ፣ ላኩልኝ ስክሪንሻቱን
እ ላኩልን ስክሪንሻት አድርገው።
ስክሪንሾት አድርገህ በ- በ- በ- በዋትሳፕ አለች። በዋትሳፕ ነው የሚሆነው።
ዋትሳፕ ሳይሆን ቴሌግራም።
ቴሌግራም አዎ ቴሌግራም እንዴት ነው የምላከው?
እኮ ስልክ ቁጥር ልንገሩት፣ ዜሮ ዘጠኝ ዜሮ ሶስት
የእኔ ስልክ አይደለም የሚልኩበትን
እሺ ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት ዜሮ ዘጠኝ ዜሮ ሶስት አርባ አራት
ሰላሳ ሰባት
ሰላሳ ሰባት
አርባ ሰባት
አርባ ሰባት እሱ ላይ ላኩልን። እሺ መልካም ምሽት።